ቢስሚላህ በጁሙዓ ዱዓዬ መጥቻለሁ። አሚን በሉ። አላህ ሀጃችሁን ያውጣው፣ ችግራችሁን፣ ማጣታችሁን፣ በሽታችሁን፣ የሚያስጨንቃችሁን አላህ ላይመለስ ያንሳላችሁ። አላህ ስኬታችሁን ቅርብ ያርግላችሁ። ከህልማችሁ፣ ከምኞታችሁ፣ ከእቅዳችሁ አላህ ያገናኛችሁ። አላህ ሀቃችሁን አያስበላባችሁ፣ የሰውንም ሀቅ የማትበሉ ያርጋችሁ። ለዱዓችሁ፣ ለልመናችሁ አላህ ምላሽ ይስጣችሁ። የአዲስ ስኬት፣ የአዲስ ጅማሬ ደስታችሁ፣ የከፍታችሁ፣ የመበልጸጋችሁ፣ የጥሩ ምኞታችሁን ጊዜ አላህ ቅርብ ያርግላችሁ። ትንገዳገዱ ቀጥ ብላችሁ በራሳችሁ የምትቆሙ አላህን የምትፈሩ የምታመሰግኑ እሱ መንገድ ሳትወጡ የምትኖሩ አላህ ያርጋችሁ። አሚን ላላችሁት ሁሉ ይሁን። አላሁመ ሰሊ